ታሪፍ ፔይ ነው የምንደውልልዎ ስልክዎት ተቋረጠ። ዩዘር ኔምዎን ንገሩት አት
አት እሺ
አሪፍ
አት
አሪፍ
እ
አሪፍ ኤ አር አይ ኤፍ
ኤ አር ኤፍ አይ እሺ
አር አይ ኤፍ
አሪፍ እሺ እ አ- አሪፍ
እሺ ፔ አሪፍ ፔ ፔ
ቀይ እሺ በቃ በሌላ ቴሌግራም ልሻለሁ ዜሮ ዘጠ- ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አ- አ ሲልኩልን ከታች ስምና ስልክ ቁጥርን ይጽፋል።
እኮ በሌላ ስልክ ነው የምልክልሽ።
ችግር የለውም። በሌላ ሰው ስልክም ቢሆን ቁጥሮትን ጻፉበት፣ እኛ እናገኘዋለን።
እሺ